አወስልኝ ሰላም ነው።
ሰላም እንዴት ነው?
አለን። ትላንትና የሆነ ቲኬት book አስደርጌ ነበር ጫልቱ ሚል።
አዎ አዎ።
አዎ፣ ይሄ እዚህ ላይ በላክልኝ ነው ንግድ ባንክ ሄጄ የምከፍለው እንዴት ነው?
አዎ የምዝገባ ኮዱን አሳይቶ በሱ መክፈል ነው።
ንግድ ባንክ ባንክ ሄጄ ነው ይሄን ማሳያቸው።
አዎ።
okay፣ እንትን account ነበራችሁ?
አይ number የእኛ ሳይሆን በዛ በ እንትን ነው። በኮዱ እዛ ውስጥ ይከፍላሉ።
አዎ። okay፣ እሺ በቃ በኮድ ኮዱን አሳይተው እነሱ ያውቁታል። ኮዱን ሲሰጧቸው አዎ።
ከዛ እንትኑን ይሰጡታል ማለት ነው።
አይ እሺ። ሰላሳ የከፈሉበት ደረሰኝ ነበር ከዛ ያልከኝ?
እ ሰላሳ አምስት ሺህ ሰባት መቶ ነው ያልከኝ?
አዎ እሺ
እዛ ላይ እንትን ይላሉ። ከዛ ትንሽ ቆይቶ እዛ እነሱ ጋር ከከፈሉ በኋላ ራሱ system ኡ ትኬት ሰርቶ ይልክሉታል።
እሺ እሺ እሺ፣ ችግር ካለ ይደውላል።
እሺ አመሰግናለሁ።
እናመሰግናለን። መልካም